ተናስተንም አሊባባ ሰላም ነው።
እግዚአብሔር ይመስገን።
አለ። ሞዴሉ ስንት ነው? በእናትሽ መኪናው ምን መኪና
ያ ሁለት ሺህ ሶ- ሁለት ሺህ ሶስት ምን ሰማንያ ስምንት ኦሮ ያወጣሽ ምን መኪና
አ ምን መኪና
ባይፌል
ፋይቴል ሁለት ሺህ ሶስት ሁለት ሺህ ሶስት ሰማንያ ስምንት ዜሮ ዜሮ ያወጣሽበት እ፣ እንትን ናት ቱክቱክ ላይ
ሁለት ሺህ ሶስት ከሆነ ሞዴል ያለን እኛ አሁን ላይ
እም፣ ኦሮ ዘጠና አንድ ነው ሰማንያ ስም- ሰማንያ ስምንት ዜሮ ዜሮ
እስቲ ቆይ አንዴ ሊሎት ይጠብቁኝ